Hello ጤና ይስጥልኝ።
ሰላም።
ሰላም ከአሪፍ ነው የምደውለው መልሼ ደወልኩኝ።
እሺ እሺ
እሺ ያው የ cash register solution ኡ ልክ እንደ POS register እና cash register አንድ ላይ ነው የሚሰራው።
እንዴት?
እ POS machine ኡን እንደ እም፣ cash register ኡንም የሚሰሩትን ሁለቱንም አንድ ላይ የያዘ ማለት ነው።
እሺ ስለዚህ cash register ትፈልገው አዎ የሚወጣውንም በ POS ኡ በኩል register receipt ኡን እ እ የሚወጣውን በ POS ላይ የሚወጣውን receipt እ እዛው cash register ኡ ላይ ይመዘግበዋል። ስለዚህ እ እንደ cash register ም እንደ POS ም ነው የሚጠቀሙት።
ስ- እ ከ- እ ስለዚህ ከገቢዎች ጋር ይ- ተገናኝተዋል ምናምን ጨርሳቸዋል?
ያው finalize አልተደረገም፣ still እየተሰራበት ነው። እንደጨረስን በሁሉም social media ዎች ላይ እናሳውቆታለን።
Okay Okay። አሁን አልቋል እኮ ሲባል ለዛ ነው three point already ስላላችሁት ነው።
አዎ አል finalize ነው መደረግ እ የቀረው እና እንደ ኦኬ ጨረሰ ፋይናላይዝ እንደተደረገ ግን social media ዎች ላይ ሁሉም ላይ ኦኬ።
እናሳውቃለን።
እንትን እም፣ ይሄ አሁን currently market ውስጥ ያሉት አይነት ነው ወይ ለየት ይላል?
ያው በዚህኛው ዙሪያ አሁን ላይ market ኡ ላይ ያለውን እና እንትኑን difference ኡን እ እኔ ጋር የተጣራ መረጃ የለም።
አይ፣ እ ያሳወቁኝ በ cash register ኡ እና POS machine ኡ አንድ ላይ እንደሆነ እና አንድ ላይ እንደሚሰራ ነው።
አሃ okay okay በቃ ስለዚህ አዲስ እሺ።
የተለየ ነገር ካለ ወይም ደውዬ ላሳውቁት።
አዎ ደስ ይለኛል።
እሺ፣ እሺ እናመሰግናለን። መልካም ቀን ይሁንልዎት።
አሜን አሜን።